ሄሎ ሄሎ
MG car rental ነው።
አዎ
ከ We Plus ነው የምደውለው። We Plus Solution እ እ We Plus Solution ድርጅት ነው የምደውለው።
እሺ ባለፈው ሳምንት መጥቼ ነበርና በ connection ምክንያት application ኡን አላወረዳችሁም ነበረ
እ አዎ አዎ አ እና አሁን ላይ በ Play Store ማግኘት ትችላላችሁ። or ደግሞ በስል በዚህ ስልክ እንትን ልላክላችሁ link ኡን ልላላችሁ እና We Plus provider የሚለውን አውርዳችሁ register ማድረግ ትችላላችሁ።
እሺ
እሺ ልላክ or Play Store ላይ ታወርጃለሽ።
እሺ አዎ፣ እንትን በኋላ እህ
አውርጄው ልደውልልሽ።
እሺ እሺ። ያልገባሽ ነገር ካለ ደውዪ።
እሺ እሺ፣ አመሰግናለሁ።